Suzanne Kulኪ ነኝ በኮምሬት የጉዞ መረጃ ልስጥዎ። ሄሎ ሄሎ ጤና ይስጥልኝ ሄሎ ቪዛ
ሄሎ ጤና ይስጥልኝ ሄሎ ቪዛ። እሺ ምን እንርዳዎት ደንበኛችን?
እ መረጃ ፈልጌ ነበር እሺ የምን ሀገር መረጃ ፈለጉ? የምን ሀገር መንገድ?
ካናዳ ካናዳ ካናዳ በትምህርት ነው ለስራ ነው ወይስ ለጉብኝት?
ለትምህርት ለትምህርት። እሺ apply አድርገው ትምህርት አግኝተዋል ከዛ?